ጤና ይስጥልኝ የቲኤስቲ የጥሪ ማዕከል በኩል ልርዳዎት?
ሰላም፣ የሀገር ውስጥ በረራ ትኬት ፈልጌ ነው።
እሺ ከየት ወደ የት ነው የሚፈልጉት?
ከደሴ ወደ አዲስ አበባ ለመቼ ነው?
ለእሑድ።
እሺ check ላድርግልዎ።
እሺ፣ ለ- ለአንድ መንገደኛ ነው የሚፈልጉት?
ለሁለት
እሺ። እሺ በጣም ይቅርታ እንጠይቃለን። በዚህን ቀን ለደሴ ቦታ የለውም። ሐሙስ ነው ያለው ለ- ከደሴ አዲስ።
አይደለ?
አዎ፣ ከሐሙስ እስከ- በፊት የለም።
አዎ እስከ ሐሙስ ድረስ ሙሉ ነው። እሺ
ምናልባት የሚለቀቅ ከሆነ ልጠብቅ ትንሽ።
እም፣ አንድ መንገደኛ ከሆነ ለማክሰኞ እዚህ ጋር
አገኝልዎታል። ማክሰኞ መሄድ ይችላሉ?
ማክሰኞ ለአንድ መንገደኛ እ፣ እሺ ሁለት መንገደኛ ነው ማክሰኞ።
ለማክሰኞ ሁለት አለ። ከዛ በፊት የለም።
አዎ
እሺ።
ያዝሎ
አይ አይሆንም። ለማክሰኞ ለውጭ በረራ ስለሆነ አልደረኩም። ቆይ ተመለስ የሉም መሰለኝ እኮ እና ተወጣ ይጠብቃል።